ሄሎ ልን ቤት ነሽ?
አሎ እህቴ ትሰማኛለሽ?
እሺ ሰላም፣ ምን ልርዳ?
ከዚህ አሁን አኮ የምደውለው ስልክ ላይ አሁን ዋን ላይ ሶስት መቶ አውጥቼ የሆነ አኮን እዚህ ባስ ቤት ላይ እየሰራሁ አውጥቼ ኢብር ለማስገባት ነበረ። ኢብሩ አልገባም። ከዛ አኮኑ ሞቶታል።
እ ዲፖዚት ነው
እ
ከቤስት ቤት ወደ ኢብር ነው።
ሀ ከቤስት ቤት ወደ ኢብር ነው አይደለ? withdraw ነው ያረከው።
ሀ እሺ አንዴ ጠብቀኝ። ሄሎ
አሎ ሰላም ጤና ይስጥልን ቤተሰቤት።
ይመስገን ሰላም ነው። እህቴ ከዚህ አሁን የምደውለው ስልክ እዚህ ላይ ዋን ላይ አኮን ባስ ቤት እየሰራሁ ሶስት መቶ አውጥቼ ኢብር ለማስገባ ሀሳብ ላይ ነበረ። ኢብር አልገባም። ከዚህ ሞቶታል።
ምን ዊዝድሮ አድርገ ነው?
ሀዊት ኢብር ለማስገባት ጊዜ
ኢብር አይሰራም፣ ኢብር አይሰራም። ሌላ የምትጠቀም የሚጠቀሙት አካውንት አለ።
ኦሮሚያ ኦሮሚያ ኮብ- ምንድን ነው ኦሮሚያ ባንክ ማ- ኮርፖሬሽን ምንድን ነው የተጻፈ ቦታ እ እ?
ኦሮ- እ፣ ዋትሳፕ ላይ ካለ መላክ ይችላለሁ። አሁን ኦሮሚያ ኮርፖሬሽን
እሺ ቴሌ ምን ቴሌግራም ላይ ላኩልን ወይ መላክ ፈልገው ነው?
አ እሺ ቴሌግራማችን ነው ያውቁታል?
ቴሌግራም አ
ቴሌግራም እስቲ ቁጥሩ ላከኝ።
ዜሮ ዘጠኝ ዜሮ ሶስት
ቆይ ቆይ ዜሮ- ዜ- ዜሮ ዘጠኝ
ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት
ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አ አርባ ሰባት እሺ በዚህ ላይ ነው ቴሌግራም በዚህ ላይ መገባ አ በዚህ በቴሌግራም ላኩልን መላክ የፈለጉትን።
እሺ እሺ እናመሰግናለን። መልካም ቀን። ረብ